የህይወት
እግዚአብሔር መረጃ ማቅረብ ከምንወደው
ትኬት ቆርጠን ነበረ እና በረራ ነበረን ዛሬ። check in time ኡን ማወቅ ፈልግ ነበር። ይቻላል ይቻላል። ትኬት ወዴት ነው?
እ? ከአዲስ አበባ ወደ ዱባይ international ነው።
የስንት ሰዓት በረራ ነበረ?
የ- ለአራት አራት ሩብ- አስር ጉዳይ ለአራት አስር ጉዳይ ለአምስት አስር ጉዳይ
አንድ ደቂቃ እያየሁሎት ነው።
እሺ እሺ።
ለዛሬ ነበር በረራው?
አዎ ዛሬ ነው።
እሺ፣ አንድ ደቂቃ እሺ እንዲህ ለአምስት ምናምን ጉዳይ በተባ ከሆነ ጸግሽ በስመ አብ አንድ ሰው ሁለት ሰ-
በ Ethiopian Airlines ነው አይደለ?
እ? እ?
በ Ethiopian Airlines ነው አይደለ የቆረጡት?
አይ አዎ
በ Ethiopian Airlines ከአዲስ አበባ ዱባይ ነው በረራው።
አዎ
አንድ ደቂቃ እያየሁሎት ነው። እሺ
ቲቪ ደርሶት አስቤዛ አላረጉ እንትን ጤፍ አላረጉ
እንትን መለስ በኤዱኬሽን ስልኬ ሊዘጋ ነው።